ሆስፒታል ለዋሽንግተን ሕክምና ማዕከል።
ሰላም ናችሁ? CT scan የሚነሳ head CT scan ለማስነሳት ነበረ ሄድ ከምኒልክ ነው የምደውለው፣ ምኒልክ ሆስፒታል።
እሺ።
የ head ታን- ታስነሳላችሁ?
አዎ፣ የጭንቅላት አዎ brain CT scan።
አዎ አዎ።
እሺ።
እና ትመጡልናላችሁ?
አዎ።
ስንት ነው የሚሆነው?
እሺ። without contrast ነው ወይ?
check አድርጌ ድጋሚ ልደውል።
እሺ። እሺ።
አንድ ነጥብ አምስት ነው የሆነ ውጤት ስቴርም ምናምን የምት- የሚባል ነገር ያስኬዳል
እንግዲህ የተጻፈው ወይ ምን እንደሚል ማረጋገጥ ይሆናል።
with contrast ነው ወይስ without contrast?
OK እሱን እሱን check አድርጌ መልሼ ልደውል። እሺ ማ እሺ።
አፍሪካ እርሺ አፍሪካ እርሺ